Hello
Hello ጤና ይስጥልኝ።
አብሮ ይስጥልን። ፊንስቶን ሆም okay እንዴት ነሽ? ደህና ነሽ?
እግዚአብሔር ይመስገን።
አለን አለን። እንትን ልደታ አካባቢ ሱቅ የሚሸጣላችሁ ሰምቼ ነበር።
አዎ አለ ነው፣ ሱቅ አለ ነው ልደታ ጋር
ስንተኛ ፎቅ አካል? Hello ይኖራል። ከ ground ጀምሮ ይሄ- ስለሚኖር okay እሺ።
አዎ።
ከ- ካሬያቸው ይለያያል ነው አንድ አይነት ነው?
እ፣ ይ- ይለያያል። እስኪ ወደ office መጥተው ነው እዛው ስለሆነ እዛው ህንጻው ላይ ስላለን እ፣ አዎ።
ሱቆቹ እዛው ስለሆኑ okay እዛ ቢሮአችሁ ሄደው እዛ ነው?
ይጠይቋቸው። አዎ እዛ ከታች ground ላይ አለን። ቀጠሮ ስለዚህ- ይዝሎትና ዛሬ okay።
ይችላሉ?
እ፣ ዛሬ እንኳን አይመ- አልችልም እሺ፣ እሺ እ፣ ለመቼ ከሆነም ነገ ነገ ስለዚህ- በቃ እሺ፣ በዚሁ ልደውልልሽ ነገ እሺ።
እዛ ስደርስ አዎ አዎ እኔም እደውልሎታለሁ። ስሞትን ማን ልበል እ፣ ስዑድ አሊ ማን አለ?
ስዑድ ስዑድ አሊ ስዑድ አሊ። እሺ ምን ላይ ነበር ማስታወቂያችንን የሰሙት?
እ፣ እኔ ሰው አይቼ እ፣ አይቻለሁ ሰው ነው እና የነገሩት?
እንደሱ ጋር ጠይቃቸው ብለኝ ነው ያው እንደዚህ በቃ።
በሪ- በ real estate እሺ፣ በመኖሪያ ቤቶች ምኖችም በኖህ በምንም አሉኝ ቤቶች ያው እንዲህ አዎ፣ ያለ okay።
ሲባል ያው በቃ ጥሩ አዎ ከሆነ አዎ አዎ አሪፍ ነው። እሺ ነገ እደውልሎታለሁ። ስንት ሰዓት ላይ እደውልሎት?
እ፣ ሰዓት በቃ ከአራት ሰዓት በኋላ በ- ከአራት- ከሶስት ሰዓት እሺ።
ከአራት ሰዓት በኋላ በቃ እሺ